ጤና ይስጥልኝ ስፖርት ነው ባኮ የምንወደው
ትላንት በካውሊ ስፖርት ካሻወት ብዬ ነበር። በአሪፍ ቤት እሺ በአሪፍ ሳንቲም እና አልገባም።
ቴሌግራም ላይ ልከዋል
ቴሌግራም ግሩፕ አላችሁ?
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን
በምን በምን ቻናል?
ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ምኑ ነው ፎቶ ማነሳው?
ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ወይ ደግሞ አዎ፣ እሺ።
transaction history ላይ ማለት ነው እሺ እሺ